ዲባባ
ሄሎ እንዴት ነሽ? ሰላም
ጤና ይስጥልን።
አብሮ ይስጥልን። እንዴት ነሽ?
እግዚአብሔር ይመስገን አባት።
ትላንትና ደውዬ ነበር እና
እሺ information ጠይቄሽ ነበር። ደውዬ አስተካክዬ ደ- እጠብቅሃለሁ ብለሽኝ ነበር።
እሺ ክልል ላይ ነው ያለሁት ጅማ ምናምን ብላችሁ post ኣችሁ ነበር ማሊባባ።
okay እንትን አይደል ያልከኝ? ይቅርታ አዎ ባንክ D4D ማገናኘት የምትችሉ ከሆነ ንግድ ፍቃድም አለኝ የራሴ ተንቀሳቃሽ አለኝ ሽጬ ልገዛ ብዬ ነው ጨምሬና
እኮ የአዲስ አበባ ንግድ ፍቃድ የለ እንትን ነዋሪነት የለትም።
ነዋሪነቴ ጅማ
አዎ እኮ አሁን አዲስ አበባ ላይ እየሰራን ስላለን ነው እኮ አባት።
አልኩሽ እኮ እሱን information እንኳን ብትጠይቅልኝ እሱን
አዎ እንትን እህ እህ።
እኔ ራሱ- ደውልልኝ እኔ ደውልሎታለሁ።
okay ደውዪልኝ እስኪ አረጋግጪና ያለውን ነገር ጠይቅልኝና እኮ ከጅማ D4D ነው አይደል ያለኝ?
አዎ D4D pickup ሁለት ሺህ ስምንት ሁለት ሺህ አስር ድረስ
እኮ ስለዚህ ይቻላል ወይ ነው አይደል? በ- አዎ በክላስ ይቻላል ወይ ነው አሁን የጅማ ንግድ ፍቃድ መያዝ ይችላሉ ወይ አዎ እኮ አሁን ላይ አዲስ አበባ ላይ እየሰራን ነው። ጅማ ላይ እስኪ እሺ ልጠይቅሎትና አዎ ጅማም መተናል ምናምን የሚል ቪዲዮ አይቻለሁ እና ጅማ ላይ እየመጣን ነው።
አዎ ከዛ ጋር ተያያዥነት ኖሮት ቢያገናኘኝና በ- ብንገበያይ ብዬ ነው እጄ ላይ መኪና አለና
እሺ እሱን እሱን አውጥቼ ጨምሬ ለመግዛት ነው ያሰብኩት እኮ ጅማ ላይ እኮ ጅ- መኪናውን እኛ ጋር ተሽጦሎት ማለት ነው አይደል?
አዎ ምን ችግር አለው እኔ አዎ አማራጭ እንትን ምናምን ማለት ሳይሆን ጥሩ ነገር ካገኘሁኝ እሱን ሽጬ ሌላ ታጋሽ ሆኛላችሁ እሺ እሺ እስቲ ያለውን ነገር እንትን በይልኝና ጠንከራ አድርጊውና እንደውል እደውልሎታለሁ አባት።
አሁን እቺ ጾም free time ኤ ናት። ለዛ ነው ማጨናነቅሽ።
እሺ እሺ ማን ልበል?
ስልኬን ያዥና ጆኒ ስም ጆኒ ጆኒ
እኮ ዜሮ ዘጠኝ ጆኒ።
ሰላሳ ስድስት ሀምሳ ስድስት ሰማንያ ሁለት አስራ አምስት አይደል?
አስራ አምስት አዎ ጆኒ በይና እሺ፣ ጆኒ ጅማ በይና save አድርጊና ያለውን ነገር ንገሪኝ።
በቃ እደውልሎታለሁ አባት። በጣም ይስጥልኝ።
አመሰግናለሁ። እሺ እኛም እናመሰግናለን። እደውልሎታለሁ።